እየደወልኩኝ ነው
ሄሎ ሄሎ ሄሎ
ሄሎ ሄሎ ሄሎ ሄሎ፣ በረከት ሰላም ነው አቤት፣ ሰላም ነው።
አለን። እግዚአብሔር ይመስገን።
ይቅርታ እንግዲህ ያው ምሳ ሰዓት ምናምን ባለን ክፍል ስለ እንትን ስለምል ነው ማዕከል ላይ የሚሸረኩት።
አ፣ ችግር የለውም ችግር የለውም። እሺ ይኸውልሽ system የሰጠኝን password ሶስተኛው ላይ አስገብቼዋለሁ እኮ ልክ change password ብዬ click ሳደርገው off ያደርጋታል እሷን እና የሚመጣው text አይተሽዋል ካስገባሁ ቀዩ በኋላ ነው አንተ ግን የላክልኝ እ፣ ማለት screenshot አድርገህ የላክልኝ ግን ያልገባበትን ነው።
no no ይኸው አስገብቼው ልክ ከዛ ቀጥሎ አንድ button የለም ከታች change password የሚል
አዎ ይኸው የ- የራሴን ሁለቱን አስገባ ሶስተኛው ላይ old የሚለው ቦታ ላይ ልክ የራሴን password system የሰጠኝ ቅድም የላኩልሽ ለምሳሌ እሱን እ፣ አስገባው ልክ change password ን click አደርገዋለሁ አይደል እም።
ልክ ከዛ change password ን enter old password የሚል ነው የሚመጣልኝ ነው የምትለው።
የሚመጣልኝ እንደዛ ነው automatically አዎ ይኸውልህ ግን current password ላይ ባዶ ቦታ ነው የላክልኝ ለእኔ ነው እያልኩ ያለሁት።
አስገብቼው click ሳደርገው clear ያደርገውና old ኡን አስገባ ይለኛል ነው okay።
ልክ click password ent- ይሄ change password አር- ሶስቱንም አስገብቻለሁ አሁን እኮ የላኩልኝ current password- እሺ current password ላይ የላክልኝን ነው ያስገባኸው አይደል? ይሄ ነው አስገባው ከ system ኡ ከዛ- የተላከልኝ አዎ ብለህ እሱን አሁን የላክልኝን።
system ከዛ new system ኡ password login ላይ ደግሞ አዲስ የምትሰጠውን ነው የምትልከው ነው።
አስገባው new password ላይ አዲስ የምሰጠውን ሰ- አስገባው አዲስ confirm ላይ የምትሰጠው አዲስ የምሰጠውን አስ- አ- አዎ ያ እኮ እሺ። አዲስ የምትሰጠው password ደግሞ የመጀመሪያው requirement ማሟላት አለበት። እሱን አለበት እንሰራዋለን።
የመጀመሪያ requirement ማለት symbol መሟላት አለበት number ማሟላት አለበት capital small letter አለው capital ም small letter ም አለው እኔ እኮ በቃ ከስምንት ይኸውልሽ አንቺ ቅድም የላኩልሽ ለምን መሰለሽ አ- አሳይቼሽ ኦ፣ እንደ- እንደ- ሙሉን ልጽፍልሽ ይችላለሁ። ችግር የለም። ልክ አ- አ- check ማድረግ ከቻልሽ check አድርገሽ ከዛ መቀየር ይችላለሁ እኮ ምንም የሚያመ balance የለውም። ምንም የሚያሰጋኝ ነገር የለውም። እኔ ያስገባሁትን password በ text ልጻፍልሽ ያስገባሁትን new አዎ ያስገባውን ከዛ current password repeat current current ያስገባው የ current password በ system የሰጠኝን ላኩልሽ አይደል?
አዎ።
ሌላ ልጠይቀው አሁንም forget ልበለውና forget አደረኩ ልበልና ሌላ የሚሰጠኝ ከነ text ኡ ልላክልሽ። ከዛ ያስገባሁት የነበረውንም ልላክልሽ።
ዘጠኝ ብለህ register ያረክበት ቁጥር ነው አይደለ? ዘጠኝ አዎ።
ብለህ ነው አይደለ register ያረከው? ከዛ አዎ።
የሚገባልህም በዚሁ ቁጥር ነው አይደለ? እንትኑም ማለት ነው።
of course አዎ፣ text ኡም የሚመጣልኝ እኮ በሱ ቁጥር ነው።
ያ እንደዛ ነው የሚሆነው።
እዚሁ እሺ፣ ሞባይል ላይ ነው ያለው። ሁለት ሲም ስለሚወስድ እ፣ እንትኑ አሁን ሁለት ይመጣል። እኔ ልላክልሽ አልኩ። አንቺ ከቀየረልሽ ከዛ እኔ ከዛ በኋላ አካሜ ካናዘር አይደለም ችግር የለው አዎ እሱ ይቻላል። አዎ እኮ በቃ በዛ ተባ እኔ ልላክልሽ የራሴ ፓስወርድ ያስገባሁትን አዲሱን ብዬ ያስገባሁትን መቀየር እችላለሁ። አዲስ ያስገባሁትን ሲስተም የሚሰጠኝ ከነ ቴክስቱ አሁን እንደገና ፎርጎት ብዬ እንደ አዲስ ልላክልሽ። አሁን ከዛ ይቻላል።
ቼክ አድርጊውና አዎ።
ከቀየረልሽ ከዛ እኔ አንቺ procedure እከተላለሁ።
እሺ፣ እሺ፣ እንደዛ ላል ታገሽ እሺ እሺ በረከት